Hello?
Hello? ቅርሽና ተወሰደን በዚህ ምን አሉ?
ቅርሽና ተወሰደን በዚህ ገሩ በዘዙ የስልክ ገሩ
ይቅርታ፣ ምን አሉ?
ቅርሽና ተወሰደን ነው
አማርኛ ይቅርታ።
አማርኛ አ
ብር ብር ነው የተወሰደ ነው ማለት
ደንበኛ ሲሆኑ እ፣ ትኬት ይ- እ፣ ስለሚገባሎት ካለው ሂሳብ ላይ ይቆርጣል።
አው ቆይ ቁርጣ
አ በሚሰጠው ትኬት እኮ game ኦችን መጫወት ነው። game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
ያቋርጣል።
ይቋረጥ
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
አዎ።
እሺ